ሄሎ
ሄሎ
ወየ፣ ሰላም ጤና ያስጠላል።
ቤት ምን ነበር?
ነቢዩ ነኝ ከወላይታ
ነብዩ ምን ነበር?
እንትን ጂአር የሆነ ሌላ ቦታ ሩቅ ቦታ ነበር አ
እያዝ እየሞከርኩኝ ነበር በስልክ የኔ ዲስክ ቁጭ ብዬ የሰራው አ አልገባ አለ። ዩዘር እና ፓስወርድ ሁለት ዩዘር እና እንትን ነበር እኔ ፓስወርድ አ ሁለት ሾፕ ማለት ነው። ሁለቱም አልሰራ እንዴት ላድርግ?
በቴሌግራም ላክልንና እንየዋ።
ልክ ልክ ያለሁ በቃ እናየዋለን እናየዋለን።
እሺ፣ እሑድ ስለሆነ ልጁ እየሰራ ስለሆነ ወይ ቀይራችሁ ላኩልኝና እኔ ላስገባ።
እሺ እሺ ጥሩ።
እሺ